የተጠረቀም ሰራት
አለ
ወይ የነካኝ ኦርደር ደረጀ ያንተ ኦርደር አይደለም እና ኦርደር
አርባ ሰባት ስልሳ ሶስት አርባ ሰባት
ስልሳ ሶስት አርባ ሰባት ነው አዎ
ካምሮኝ ወዴት የሚሄደ ነው አረ አምሮኛ አይደለም ቻኖልኝ ቻኖሌ ወዴት አይ የነገርከኝ አያት።
አምሮኝ ስለሆነ ነው ለዛ ነው ሀያት ነው።
እሺ check አድርጌ መልሼ እደውልልሃለሁ
አያት ዞን አምስት ምናምን መንገድ አለ እሺ እሺ